ሄሎ hello ሽመልስ ይቅርታ እሺ ወይ እንዴት አመሸክ?
ሰላም ነሽሽ?
አለን እግዚአብሔር ይመስገን። ይሄ ይሄ አንተን የጠየከን ማለት ነው እ እ፣ ሁለት መቶ ብር withdrawal አድርጋችሁ ነው ከሱቅ
አዎ አዎ customer withdraw አደርጋለሁ ብዬ እ ከዛ ሲስተሙ እንትን አለብኝ ወጣብኝና ከዛ ኮዱን አልያዝኩት።
የመቼ ነው ዛሬ?
አሁን እኮ ነው አሁን አዎ ኦ፣ ግን አጣሁኝ እኔ ከዛው የእናንተ ሽመ- ሽመልስ ነካ አዎ
ጊዘሩ ማን ነበር? ይቅርታ
እ እ ቆይማ፣ አይ አንዴ ቆይ፣ በቃ ሌላ ልንገርክ፣ እዚሁ ልንገርክ።
እሺ ንገሪ።
ሁለት መቶ ብር አዎ
የመጨረሻው ነው እ፣ ሽመልስ ይቅርታ፣
ከመጨረሻው ቀጥሎ
በፊት አዎ ሁለትን ያለ በቃ መጨረሻ ላይ ሁለት መቶ አደረኩ። እሱን እኮ ነው ሲጠፋብኝ እንደገና አደረኩና ከዛ አንቺ የምናገኝን አስገባለሁ ብዬ ነው። ከመጨረሻው አንድ ወደ ላይ ማለት ነው።
እሺ ቆይ አንዴ እሺ፣ check እያደረኩ ነው። ትንሽ ጠብቀኝ።
እኔ ጋር ግን ማየት አልችልም። እንደ እንደዚህ ጆ ያደረኳቸው እንዲህ ያደረኳቸው
hello፣ ወይ ሄደ።
pending ላይ ነው፣ ልኬልሃለሁ።
እሺ እኔ እኮ አልገባም። እኔ የምልሽ ቴሌግራም ላይ አይደል?
አዎ አይቼዋለሁ። እኔ የምለው እሺ፣ እ፣ እንትን እኔ ማየት አልችልም። አሁን እንደዚህ እንትን የሆኑትን ያደረኳቸውን deposit ያደረኳቸውን transaction ኮዳቸው መቀነሱን ነው እንጂ እቺ transaction ኮዷን ካላየው ኮዱ የ voucher ዋን ቁጥር ማየት አትችሉም ነው።
አይደለ አዎ እሺ፣ ሌላ ጊዜ እኮ ራሴው እንድመልሰው ብዬ እም፣ ገባኝ። አዎ ግን በ- እንደዛ ነው እንደዛ ነው።
እሺ፣ ቴንክ እሺ እሺ እሺ ዩ መልካም እሺ እሺ እሺ ሰላም ነው። ለአንተም